ሄሎ ሄሎ
ሰላም፣ እንዴት ዋሉ?
ሰላም፣ እንዴት ሄሎ ነው?
እግዚአብሔር ይመስገን። ድምፆች ይቆራረጣል፣ ትንሽ ይቆራረጣል።
እሺ፣ አሁን ሳይሰማ?
እሺ፣ አሁን መሰማት ይሞክራል። ደህና ነው።
እሺ፣ እ፣ እሸቱን ለማግኘት ፈልጌ ነበረ።
እሺ፣ ይቻላል። ጉዳዮች ምን ነበር?
ው- ጉዳዩን እ፣ ለመርዳት ነበር ማለት እሱን ለመርዳት ለአንዳንድ ጉዳዮችን ጉዳዮች ለመርዳት ፈልጌ ነው። አዎ፣ ለአንዳንድ ጉዳዮች ግልጽ ነበረ።
ያለ ነገር ንገሩኝና እኔም ለማስተላለፍ እንዲመቸኝ ከይቅርታ ጋር።
እ፣ እሱ ስራ ለመስራት ነበር አንድ ላይ።
ከኛ ጋር አዎ
ምን አይነት ስራ ማወቅ ይቻላል?
እ?
ስራውን ማወቅ ይቻላል? ምን አይነት ስራ መስራት እንደምትፈልጉ ኮሜዲ እሸቱ ጋር አዎ፣ ቪዲዮ ነው። comedy talk show ምናምን።
ፕሮፖዛል ነው ያለሁት ወይስ እ?
ጥሩ ፕሮፖዛል ነው ያለሁት?
አዎ አዎ